Hello ጤና ይስጥልኝ። ሄሎ አቤት፣ አይሰማ?
ይሰማል። ከሚኒሊክ ሆስፒታል ነበር የምደውለው።
እሺ፣
የጭንቅላት CT angiography አላችሁ?
ጭንቅላት እም፣
አለና
አላችኋ?
አለን።
ስለዚህ ማ- አምቡላንስ ይላካል ወደ ሚኒሊክ።
ይቻላል። አምቡላንስ ይምጣ።
አዎ
እሺ፣ በዚህ ስልክ ይደውሉላችሁ።
እ- እሺ
እሺ፣ ይደውላል ሌላ